ኋይን አባራቼ ሰላምታ ሰጠኋት አላነጋገርኳት ባይኔ ብቻ ያየ ኋንድ አመት ወደድኳት ጀርባባው ታጥና ጻት በቁም ነገር እሷም ቃላይ ወጣት እኔም አልናገር አይኔ ተወርውሮ በአይኗ ላይ ካረፈ ድፍን ዓመታችን መጋቢት አለፈ። እርምላምጡ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋራቼ ሰላምታ አልሰጠኋት አላነጋገርኳት ባይነ ብቻ ያየሁ አንድ አመት ወደድኳት። ወደ ስራም ስትሄድ ከስራም ስትወጣ በደጄ ታልፋለች ጸበሩን ከላምታ አዙሬ ከቆምኩኝ ፊቴን ወደ ፊቷ ድንገርገሪ ናታ ሊያረማመድ ስንቷ ቀረመላምጡ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋራቼ ሰላምታ አልሰጠኋት አላነጋገርኳት ባይነ ብቻ ያየሁ አንድ አመት ወደድኳት። እንደምትወደኝ አልጠራጠርም። ስትሄድ ብቻ ዋናው ሰው አታስከትልም። ቃላት ተለዋውጠን አስቃኝ ባልስቅም ምትን ፈገግታዋን ደብቃኝ አታውቅም። ኧረ መላምጡ ዘመድ ወዳጆቼ አይን አፋር ሆኛለሁ አይን አፋራቼ ሰላምታ አልሰጠኋት አላነጋገርኳት ባይነ ብቻ ያየሁ አንድ አመት ወደድኳት ባይነ ብቻ ያየሁ አንድ አመት ወደድኳት ባይነ ብቻ ያየሁ አንድ አመት ወደድኳት ባይነ ብቻ ያየሁ አንድ አመት ወደድኳት